ቃል አቀባይ በዚህ ሀያ ስንት ነበር?
ያው
ጤና ይስጥልኝ ቤተሰቤት ሰላም። አሁን መስመር ተቋርጦብኝ ነው። ዳኒ ከወላይታ የንግድ ፈቃድ እየጠየኩ ነበር እና okay
ወደ ስድስቱ ተዘግቶብኛል እና በእናትህ ሳምንት አልፎታል። almost ወደ ዘጠነኛ ቀን ነው ከላኩ።
ከየት ነው ያልክ?
ወላይታ ዳኒ ዳኒ ወላይታ።
አዎ
እሺ ቆይ አንዴ ጠብቀኝ ምናለ ቆይ ልሰን እንደውልልህ
እሺ ያን ስልክ ስላለ ልንገርሽ ቁጥር ያዝኩትን እ፣ በዚህኛው ቁጥር እንደውልልህ መልሼ አይ ዜሮ ሰላሳ ሁለት እሺ ቆይ አንዴ እሺ ዜሮ ዘጠኝ ሰላሳ ሁለት ሀምሳ ስድስት ሀምሳ ስድስት ሀምሳ ሀምሳ ሀምሳ ሀምሳ አሁን አዎ።
በዚህ ቢደል አገኛለሁ አዎ ታገኛለሽ ቤትነሽ እሺ እደውልልሃለሁ ፕሊዝ በእናትሽ እንዳጠፊ እንደዚህ ብሎ ብዙ ጠፉብኝ ኧረ ሳምንት ችግር ላይ።
የለውም አሁን እደውልልሃለሁ እሺ ስልክ ይወስደው ነው እሺ